ሄሎ ሄሎ
አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አለን እግዚአብሔር ይመስገን። ከቤት ቤት ነበር እንዳውለለ ቤተልሔም ነኝ።
እሺ፣ ቤቲ እንዴት ነሽ?
አለን እግዚአብሔር ይመስገን። ሰላም ነው።
ይመስገን አምላክ አለሁልሽ።
supervisor ወደ ላይ ልክልቸው እነሱ እንዲያወራቸው እያደረግኩልክ ነው። ስለዚህ fix ሲደረግ ሲያሳውቀኝ ላሳውቅክ።
okay እ፣ አንተ ያልካቸው አንተ የላከው history ላይ ልክ ነው። አምስት መቶ እና መቶ ብር እንዳሸነፍክ ነው የሚያሳየው። ዛሬ ግን አንተ ላይ አልደመረልህም።
አ okay፣ አግኝተሽዋል አምስት መቶ ብሩን?
no እኛ history ላይ ያን- ያ- የአንተ account history ላይ ገብተን check ስናደርገውም እያሳየን አይደለም።
እሺ፣ so የሆነ ወይ ወይ የሆነ የተሳሳተ ነገር አለው ብቻ misunderstanding ስላለ አንዴ fix አድርገው እስኪጨርሱ ጠብቀኝና ማናጀሬ ሲያሳውቀኝ አሳውቅሃለሁ።
okay፣ ይቅርታ እኔ በ- ወይ ባለማወቅ ጨቅጭቄሽ ይሆናል አይ ቤቲ።
አይደለም አይደለም አይደለም አይደለም። አይ ልክ ነህ። እያየሁት ነበረ የቆየው replay ነው እያደረግኩልክ የነበረው አዎ አዎ፣ በዛው በቦታ ላይ እየሄድኩኝ ከእሱ ጋር እያወራሁ ስለነበረ ነው።
okay። ደግሞ እነዚህ ይሄ እ፣ እስከ አስራ አስር ሰዓት ከሰላሳ ሶስት ደቂቃ የተጫወትኩባቸው አ- አራት ጊዜ ነው አምስት ጊዜ አምስት ጊዜ ነው ስድስት ጊዜ አካባቢ ነው እና በነዛ ውስጥ ነው በአምስት ብር ስለቅ እንዲያውም የላኩልሽ ኮስ- ኳሶች ያሉበት አይተሽዋል?
እም፣ እም። እሱ ላይ ነው አይተሻል ያየሁት።
እሱን?
አዎ እሱ ላይ ብራቦ እሱ ላይ አ- አልደመረልኝም። ሀያ አራት ብር ከምናምን ሳንቲም እንዳለ ሆኖ አምስት መቶ ብሩን አልደመረም።
ልክ ነህ ልክ ነህ። አይቼዋለሁ እሱን አይቼዋለሁ።
አመሰግናለሁ።
መቶ እንግዲህ ነው ማግኘት ያቃተን። አንዴ ትንሽ ጠብቀን እሺ።
ችግር የለም። እንደዚህ እኮ አሁን ተስተካክሎ ወይ ደግሞ ወደዚህ የሚደመር አይነት ከሆነ እኮ ይቅርታ አድርጊልኝ ስለ ጨቀጨኩሽም ችግር የለውም ምናልባት ማርያ፣ ኧረ ምንም ችግር የለውም ችግር የለውም። እሺ
እሺ። ስለዚህ የእንትኑን ከተስተካከለ በቃ እንግዲህ እዛው እንጠብቃለን።
በዚሁ እሺ።
ድምፅ ቁጥር ደውዬ እ- እነግርሃለሁ ያለውን ነገር።
እሺ እሺ እሺ ቤቴ አመሰግናለሁ።
እሺ ችግር የለውም።